ጤና ይስጥልኝ የኢትዮጵያ ብሔራዊ መረጃ ማዕከል በኩል ልርዳ?
Hello ሰላም፣ አሁን ደውዬ ነበር። አሁን ቴሌግራም ልካሽ ነበር። አንተ ከሆንክ
አዎ ቴሌግራም ላይ ልኬልዎታለሁ።
አ፣ ንግድ ባንክ በዚህ አካውንት ነው ማስገባው ወይስ ትኬት ነበር ሰተኸኝ ነው? አልገባኝም።
በዚህ አካውንት ከዛ በኋላ ትኬቱን ቴሌግራም ላይ ሙሉ ልክልዎታለሁ PDF ኡን።
አሀ፣ ስለዚህ ሰ- ሰአዳ በሚለው አካውንት ነው ማስገባው።
አዎ ሰአዳ በሚል ETS የበረራ መረጃ ማዕከል።
እሺ፣ ከዛ በዚህ ልላክልህ ያስገባሁበትን።
አዎ screenshot ኡን ይላኩልን። ልክ screenshot ኡ እንደተላከ ትኬቱን issue አድርገን እዚሁ ላይ እንልክልዎታለን PDF ኡን።
መቶ ሶስት ሺ ሶስት መቶ ሰማንያ ዘጠኝ አለ።
አዎ አዎ
እሺ እሺ እሺ